ሄሎ ሄሎ ጤና ይስጥልኝ። ከቺፕቺፕ ነበር የምንደውልዎት።
እሺ ማ ቲማቲም order አድርገው ዛሬ አላክንልዎትም ነበረ ትንሽ warehouse ውስጥ እጥረት ስላጋጠመ እና ለነገ ልንልክልዎት ነበር። ነገ መረከብ ይችላሉ?
አዎ እችላለሁ።
እሺ የት ነው location ኡ?
እግዚአብሔር አብ ከመገናኛ ወደ እግዚአብሔር አብ።
እሺ ነገ እንልክልዎታለን።
እሺ ማ እሺ መልካም ምሽት።